hello እንትን ነበረ የ የ betting እንትን አልተለቀቀልንም። የአንድ ነው የቀረ። አዎ የትኬት እሺ አንዴ ጠብቀኝ።
እሺ
hello አቤት
ምን ልርዳ?
ትኬት አንድ ነው እና የበራው ቦነስ አልተለቀቀልንም።
እሺ ካሻል ኮዷን ትነግረኛለህ?
እሺ አስር ሀያ
አስር ሀያ ዘጠና ሰባት ዘጠና ሰባት ዘጠና አራት ይሄ አንዱ ነው። የአንዱ ደግሞ ልንገር ይሄ ይለቅሽ እሺ ንገረኝ አሁን
የአንዱ ደግሞ አስር ሀያ አንድ አስር ሀያ አንድ አስራ ሰባት ሰባት
ዜሮ አምስት
ሁለቱም ተለቋል። እሺ
እ?
ሁለቱም ቦነስ ተለቋል።
ተለቋል አሁን እሺ አዎ እሺ